ጤና ይስጥልኝ ሁሉ የሁሉ ስፖርት ደንበኛ ነኝ። ከዚህ በፊትም መልእክት ልኬያለሁ።
ምን ነበረ?
በተደጋጋሚ ብር ወደ betting account ያስገባን ብር መረቡ ላይ የለም። እንደገና ደግሞ ቦነስ ስናገኝም ቦነስም የለም። መልሱን ልካለን ብላችሁ በላካችሁ።
እሺ፣ ይሄ ቻፓ ነው። እሺ፣ ሁሉ ስፖርት አይደለም።
እ
ይሄ ቻፓ ነው።
okay፣ እሺ፣ እሺ።
እነሱ ጋር ይደውሉላቸው።